Hello ይስጥልኝ ይስጥልኝ ጤና ይስጥልኝ አብሮ ይስጥልኝ።
አይ ሰላም ነው።
ሰላም አርብ ዕለት virtual ተጫውቼ transfer ወደ withdraw አድርጌ ነበር እሺ፣ ወደ አልገባልህ account እ አልገባም እስካሁን።
እሺ፣ አንድ ይጠብቀኝ።
እሺ
እሺ፣ ምን ልርዳክ? ምን ልርዳክ? ይቅርታ።
withdraw ያደረኩት አ፣ እንትን አልገባም ወደ ባንክ።
እሺ፣ እሺ፣ ቤት ቤት ቁጥር ንገረኝ አንድ ጊዜ።
ምኑን የቤት ቤት ቁጥር?
ቁጥር። አዎ፣ ዜሮ ዘጠኝ ስልሳ አንድ እሺ፣
ስልሳ አንድ አሁንም እሺ።
ሀምሳ ዜሮ አንድ
ዛሬ ነው
አርብ ዕለት
አርብ ነው። ስንት አዎ።
ብር ነበር? ይቅርታ።
አንዴ ሰላሳ አንዴ አምስት ሰላሳ አምስት ቁጭ በል።
አንዴ ይጠብቀኝ። እሺ፣ check እያደረኩ ነው። ይቅርታ።
እሺ እሺ ችግር የለም ለምደሃል አ? ከባለፈው ትንሽ ተምረሃል ከአሁኑም እየተማርክ ነው
እሺ፣ ሳምሶን አሻግሬ።
አዎ አንተ አይኗ ላይ ኪሲንግ ነው እንዴ እባክህ
Hello ሳምሶን አቤት failed አድርጓል። እሺ አሁን confirm ሳደርግልህ failed ብሎ ወደ ቤት ቤት መልሶታል። ስለዚህ ድጋሚ ይዘዘው። እሺ
ወጥቷል ከዛ ላይ ከ account ኤ ላይ ወጥቷል አይ አሁን ተመለሰ፣ አሁን ተመለሰ። Revert አደረገ ወደ account confirm ሳደርግልህ እና
Okay ድጋሚ ይዘዘው። እሺ
እሺ እሺ፣ ሳምሶን መልካም ቀን።
ኧረ እጫወትበታለሁ እንኳን ይመለስ